ነው።
Hello፣ አቤት።
ሰላም ነው?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ሚካኤል ዘርኡ የሚል የኢትዮ ቺክን ደንበኛ ነኝ።
ማን
ሚካኤል ዘርኡ
ኤል- ልኬ
ሚካኤል ዘርኡ ሚኪ ነው። ሚኪ ሚ ሚ
M L
እ? እ?
ኤም አይ እ?
ከይ አይ ኤ ኤል ኤል
ሚኪያስ ሚኪያስ ነው።
አይደለም ሚካኤል ለ ኢ አለች መጨረሻ ሚኪኤለ ነው። ሚኪኤለ አዎ ሚካኤል ማን ሚኪ- እ?
ዘሩ
ማን ዛሮ ዘ ዜድ እ?
እ ኢ እ?
እ አር ዩ
ኦ ነው።
ዩ ዩ
ዩ
አዎ ዘሩ ነው። ዘሩ ነው።
አዎ አዎ
ስለዚህ ሚካኤል ዘሩ።
አዎ
እሺ
እ ለዛሬ እንትን እ ሊመጡኝ እንትን ጫጭቶችን አዝዤ ነበርና
እህ።
አሁን እስ ምን ላይ እንደሆነ ለመጠየቅ ብዬ ነው።
ከትግራይ ነው አይደለ?
አዎ አዎ እ ትግራይ መቀሌ እ ፋሲ
መቼ ነበር ያዘዝከው?
እ እስኪ እ ባለፈው ሳምንት በዚህ ቀ- አርብ መሰለኝ።
ስለዚህ አንድ ሳምንት ነው አይደለ? አልቆዩም ማለት ነው።
አዎ አንድ ሳምንት ምናምን አልፏል።
አዎ አ፣ ምን- message ደርሶክ ነው?
አዎ message ከትናንት ወዲያ ነው ምናምን ገብቶኝ ነበር። ለካ አላየሁትም። ወደ ወደ ቦታ ተንቀሳቀሼ አዎ።
ነበር።
አዎ። ምንድን ነው እሱ message ኡ እ፣ ትክክለኛ መረጃ ላይሆን ይችላል። አዲስ እየተሰራ ያለ system ስለሆነ እ፣ አዎ የምታደርገው እዛው አካባቢ የኛ ተወካዮች ስላሉ ከእነሱ አዎ።
ጋር ተነጋግረህ ጫጩቶቹ መቼ ሊወጡልህ እንደሚችሉ መቼ አዎ።
መቼ schedule እንደተደረጉ ከእነሱ መረጃ ታገኛለህ። ለእነሱ መደወል ነው የሚጠበቅብህ።
አሀ okay። ከዚህ አዎ።
በኋላ እ ለእናንተ ነው የሚደውሉት ወይስ ለዚህ ለእነሱ ያሉን ተወካይ?
እዛ አካባቢ ላሉ ተወካዮችን የምደውለው።
okay እሺ፣ አመሰግናለሁ።
አዎ መልካም ጊዜ።